እንደፈረጥኩኝ ቅልኝ ሻኮ
አብሮትልን ከአባሞት አካውንቴ ወደ ቴሌብር ብር ልኬ ነበር አልደረሰም ያለኝ ነው። ቴሌብሬ ላይ ምንም የገባ ነገር የለም።
እሺ የቴሌ ብር ቁጥሮት ነው ይነግሩኝ።
ዜሮ ዘጠኝ ይሄ ስልክ ነው በቃ የደወልኩበት።
የደወል ብር አይ አያወጣም ይንገሩኝ።
ኦኬ ዜሮ ዘጠኝ ሀያ አንድ ሀያ አንድ ሀምሳ አራት ሀምሳ አራት ሰባ ሁለት ሰማንያ ሁለት ሰባ ሁለት ሰማንያ ሁለት መቼ ነው ወጪ ያደረጉት?
አሁን ነው የላኩት ወደ ቴሌብር የላኩት አሁን ነው።
ወደኛ አልመጣም። እሺ ቫሞስን ይጠይቋቸው።
ኦኬ አባሞት ወደኛ ደውል- ሲስተም አልመጣም። አዎ ቫሞስ ከደውል ያረጋግጡ።
እሺ እሺ እሺ።
እሺ